hello
hello
ጤና ይስጥልኝ።
አሁን አብረሽልን አሁን ነገርሽ ነበረ የ- እንትን ላክልኝ ብለሽ
እሺ
እ የተሳሳትኩት በ- ለእናንተ ልኬ ነበረ በቴሌግራም አሁን ገብቼ አይቼ እኮ እ?
ቴሌግራም ስሞት ማን ነው?
እ፣ MD ይላል MD
እኮ አሁን እንደዛ ከሆነ መጠበቅ ነው ያሉት ምርጫ
አዎ፣ ብቻ እሺ፣ እጠብቃለሁ ግን ስለቆየ ምን ያን ስላሳሳት
ልከው ነበረ ግን አሁን መጠበቅ ነው ያለብን። ምክንያቱም እኛ ገና ከቴሌብር ልከን ቴሌብር የሚሰጠንን ምላሽ ነው የምንጠብቀው እንጂ ቻፓ እንደሚሰጡ የገንዘብ ማስተላለፊያ ነው እንጂ ገንዘብ deposit ምናምን መመለስ አይችልም።
አዎ ስለዚህ ይህንን ስራ የሚሰራውን አካል እኛ ሪፖርት አድርገንሎታል። እነሱ የሚሰጡንን ምላሽ ነው የምንጠብቀው።
አዎ እኔ ደግሞ ቴሌብር እኮ በአካል ያናገርኳቸው እና እነሱ ነው እንትን ማለት እንዲችሉት ምናምን ብሎኝ ነው።
አዎ ከእኛ በኩል ሲሆን ሊስተካከልሎት የሚችለው።
አዎ
እሺ መልካም
እሺ እጠብቃለሁ።